ሄሎ ጤና ይስጥልኝ። ቀሲስ ዳነኝ ከምስሌት ምንደርገው
ካሸኩ ወደ አንድ የኔ ልንገርሽ ተናገር።
እሺ ንገሩን። እሺ
አስራ አራት
እሺ
አስራ አንድ እሺ
አስራ ስምንት እሺ
ሰማንያ ሶስት
እሺ አንድ ጨዋታ ታርሟል። ሌሎቹ ገና አላለቁም። አንድ ጨዋታ ታርሟል።
ሌሎቹ ገና ናቸው።
አዎ አዎ
እሺ ሌላ ልንገርሽ እሺ
አስራ አራት እሺ
አስራ አንድ እሺ
አስራ ስድስት እሺ ዘጠና ስድስት ዘጠና ሶስት
እዚህ ላይ አራት ጨዋታ ታርሟል። አንድ ቀይ አለው።
ቀይ ያለው እንዴ አንድ የ እ ኮልቸስተር ዩናይትድ ከግሊንግሃም የሚለው
እሺ የመጀመሪያውን የነገርኩሽን አንድ ያችልኝማ ካሸኩ እሺ አስራ አራት እሺ አስራ አንድ እሺ አስራ ስምንት እሺ ሰማንያ ሶስት
እሺ ይህም ሁለት ጨዋታ ታርሟል። የመጀመሪያው ቀይ ነው።
የመጀመሪያ የትኛው ብላክበርን ሮቨርስ ከሚለው
አቻ ነው ያለቀው እንዴ
እ?
አቻ ነው የሚለው ውጤቱ
እሺ ውጤቱም ቆይ አንዴ ሁለታቸው
እሺ እ፣ ሌላ ልንገርሽ እሺ
አስራ አራት እሺ አስራ አንድ እሺ አስራ ዘጠኝ እሺ ሰባ ዘጠኝ
ይህ ሎስት ነው ሁለቱም ጨዋታ
እና አዎ
እሺ ሌላ አለ
ለእኔ እሺ መልካም ምሽት